ሰላም ጤና ይስጥልኝ ምንድር ነው
እንዴት ነሽ? ለ delivery ነበረኝ ለአራት ሰዓት ከምናምን ብለውኝ ነበር፣ ግን እስካሁን አልመጣም። check ማድረግ ፈልጌ ነበር።
ቦሌ ሚካኤል ነው location ኡ።
አይደለም ቦሌ አራብሳ።
ቦሌ አራብሳ።
አዎ
አልተደወለሎትም?
አይ አልተደወለልኝም።
ይጠብቁኝ እሺ፣ እኔም ላሳውቅሎት።
እሺ እሺ።
እሺ